Hello
Hello ጤና ይስጥልኝ።
ለመጫወት ፈልጌ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ። መጀመሪያ ከዛ
እ ሰባት ቁጥር ትጫንና አማርኛ አድርገው ቋንቋውን አድርጌዋለሁ።
ሶስት ቁጥር ላይ ለመጫወት የሚል ታገኛለህ።
አ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
አ
ጥያቄና መልስ ላይ ሁለት ቁጥር ላይ ለመመዝገብ የሚል አለ። ስትመዘገብ እ፣ ትኬት ትገዛ እ፣ coin ሁለት ቁጥር ላይ coin ትገዛለህ። ከሁለት ብር ጀምሮ አለ።
ጥያቄና መልስ የሳምንት ለምን?
ምሽት ያለ
እሱ ትኬት ነው። እሱን እድል ነው የምትሞክረው። የእድል ጨዋታ ትኬት ሲኖረው የእድል ጨዋታ ነው የምትሞክረው።
እ፣ ሁለት ቁጥር ልንካ።
አ ሁለት ቁጥር ደግሞ coin ትገዛለህ። ጥያቄና መልስ የምትመልስበት ማለት ነው።
Play እና rule አለ።
መጀመሪያ ቀይረው ወደ አማርኛ ሰባት ቁጥር ተጫንና አማርኛ አድርገው ቋንቋው hello Hello ሰባት ቁጥር ተጭኖ አማርኛ አድርገውና እ፣ ሶስት ቁጥር ላይ ለመጫወት የሚል ይመጣልሃል።
መጥቶልኛል።
ጥያቄና መልስና እድሉን ይሞክሩ የሚል ታገኛለህ። እሱ ላይ
አ
እ፣ ጥያቄና መልስ በ coin ትገዛለህ። coin ከሁለት ብር ጀምሮ አለ።
እሺ፣ የእድል ጨዋታ ደግሞ ትመዘገባለህ። subscribe ስታደርግ ደንበኛ ስትሆን ትኬት ይገባልሃል።
እም፣
በትኬት ነው እድል የምትሞክረው።
እሺ እሺ፣ መልካም ጊዜ